Hello ሰላም ነው ማሜ?
ሰላም ነው አለን አለን፣ እንዴት ነክ?
አለን። ሰላም ነው አለን። ከሳፊ ነበር ምደውል አስታውስከኝ። ሳፊ ባጃጅ፣ እ ሳፊ የ electrical የሚሰሩ ባጃጆች፣
እሺ ከዛ ነበር ምደውልና፣ አይ እ የሆነ ሰዓት እያወራ ነበርና ጠፋክ።
አ ልጁ እኮ እዛ ስራ በዝቶበት እኔ አሁን መምጣት ስላልተመቸኝ እሱ እንዲሄድ ነበር እንትን ያደረግነው Okay እሺ፣ እና አሁን እሱ ደግሞ አጋጣሚ ስራ አልጨረሰም እስካሁን ገና ነው። እዛ ሰመራ ነው ያለው Okay። ሰመራ ነው ያለው፣ እና አልመጣም ልጅ።
እሱ እንደሄደ እንደመጣ እንትን ይላል እ፣ ስልክህን ሰጥቼዋለሁኝ ኦኬ እ፣ ይደውላል። እሱም ችግር የለውም እ፣ ሂደን እናናግራቸዋለን ብሏል።
አዎ፣ ያው ለምንድን ነው ብዙ ጊዜ ከእናንተ ጋር እየተደወለብኝ ነው እና አ፣ ሲድ ሲድ እስቲ maybe ላማክርክ ብዬ ነው እና maybe አ፣ ብዙ ይፈለጋል እና ርቀቱም ስላለ ነው መሰለኝ አ።
maybe እናንተ እንደዚህ ብትጀምሩ በጣም አዋጭ ነው የምትሆኑት።
እሱማ ግድ ነው። እኛ እንትን ብለንበታል እኮ እ፣ አዎ ወስነናል ማለት እ፣ በጣም አስበንበት እንትን ብለናል
አዎ፣ እሺ በቃ እና እሺ ችግር የለውም።
ይመጣል።
እሺ በቃ ሲመጣ ይደውል፣ በስል- ችግር የለውም። በስልኬ በስልክ ስለማይሆን ዝም ብሎ በአካል መጥቶ በደንብ አዎ እንድታወሩ ብዬ ነው።
ቢያወራ ምናምን አሪፍ ነው፣ ደስ ይላል። አዎ አዎ ይመጣል፣ ችግር የለውም።
እሺ ማሜ፣ እሺ አመሰግናለሁ።
እሺ።